ሄሎ ሄሎ ይስጥልኝ ቻናል ቻርት እሺ ከበር ብሎ ኦርደር ነበር ሰማንያ አምስት አርባ ስምንት ሀምሳ ስድስት ኦርደር ያልጠ ስምንት
አርባ ስምንት ሀምሳ ስድስት ሰማንያ አምስት አርባ ስምንት ሀምሳ ስድስት እሺ ሄሎ
ወይ ሄሎ
እሺ ሀምሳ ስድስት ቅድም አዘዝሽኝ ነበር እንዴ
ምን ነበር ሄሎ አቤት አቤት order ሀምሳ ስድስት እኮ ታዟል
ሰማንያ አምስት አርባ ስምንት ሀምሳ ስድስት አዎ order ገብቷል። vegetable noodle፣ fish noodle፣ normal chicken rice አይደል?
አዎ አዎ እሱ እና okay ደርሷል። አይ driver ደውሎ አልታዘዘም ብለውኛል ብሎኝ ነው።
አልታዘዘም ኧረ አዎ።
ታዟል እና ታዟል እናቴ።
እሺ አልቋል።
ማለቁን አላውቅም እኔ call center እዚህ ቦ ስለሆነ ያለሁት አላወቅኝም። order ኡን ግን አስተላልፈዋለሁ።
okay እሺ እሺ
ደውይለትና check አድርጊ በደንብ።
እሺ እሺ